የሚታየው በማልደርስበትም በማልደርስበትም ካንተ ጋር አብሬ ብሄድ የትም የትም ብሄድ የትም የትም መች ቅር ይለኝና እኔ መች ቅር ይለኝና እኔ ለሞት ተስፋ አልቆርጥም እያለ ከጎኔ መች ቅር ይለኝና እኔ መች ቅር ይለኝና እኔ ለሞት ተስፋ አልቆርጥም እያለ ከጎኔ ስሜቴን ቆጥቤው ሀሳቤን ብዙ ባላውራም ይህ ደላኝ ይህ ከፋኝ እያልኩኝ ችዬም ባላብራራም ይገርመኛል ሳስብ ነገሩን ባንተ እንዳየው መኖር ሚስጥሩን ተረዳኸኝ አንተ ሕይወቴን ስሜቴን ለእኔስ ለአንድ ፍቅር እንደ ሰው አልዘምር ለእኔ ክብር የለም ላንተ እንደመታመን ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ የኔ መተማመን ብታይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ የኔ መተማመን ብታይ እንኳን በሚታየው በማልደርስበትም በማልደርስበትም ካንተ ጋር አብሬ ብሄድ የትም የትም ብሄድ የትም የትም መች ቅር ይለኝና እኔ መች ቅር ይለኝና እኔ ለሞት ተስፋ አልቆርጥም እያለ ከጎኔ መች ቅር ይለኝና እኔ መች ቅር ይለኝና እኔ ለሞት ተስፋ አልቆርጥም እያለ ከጎኔ የድካሜን በላይ ባይቀናኝ ዓለም ብታዳላ ባይሆን እንዳሰብኩት ባይሰምር ኑሮ ምን ባይሞላ አይከፋኝም ደስታ ነው ስል የኔ ፍቅር ከጎኔ ካለ ምቷን ታውነ ለልቤ ፎይታ ትርታ ለእኔስ ለአንድ ፍቅር እንደ ሰው አልዘምር ለእኔ ክብር የለም ላንተ እንደመታመን ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ የኔ መተማመን ብታይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ